ጤና ይስጥልኝ። አሪፍ ብሄር እዚህ ነው ባኩ የምንወደው።
ብር ዲስፖዛል ነበረ በኪስ ብር እሺ
አምስት መቶ እና አንድ መቶ ቆርጦብኛል፣ ግን አልገባልኝም።
ወደ ኩዊክ ብር ነው ያስተላለፉት።
አዎ እሺ እሺ፣ ስሞትን ይንገሩኝ።
ዜሮ ዘጠኝ አስራ ሶስት
እሺ ሰባ ስምንት እሺ አስራ አምስት ሀምሳ ስምንት እሺ፣ ሙሉ ስሞትን ይንገሩኝ።
ኳሊ
ማናሉ?
ኳሊ መሐመድ
እሺ፣ ደንበኛችን ቴሌብር በዚህ ቁጥር ነው የሚጠቀሙት።
አዎ
እሺ የገንዘቡ መጠን ስንት ነው ያሉኝ? አምስት መቶ ብር።
አምስት መቶ እና አንድ መቶ
እሺ መረጃውን መዝግብልዎታለሁ። አሁን ወደ ላይ ሞከሩት።
አዎ እሺ አሁን በምነግሮት ቁጥር ወደ ቴሌግራም account ኣችን
እም፣ የቴሌብሩን ደረሰኝ screenshot አንስተው ይልኩልናል።
እሺ
ቁጥር ላይ ሲይዙ 0992
ዜሮ ዘጠኝ ዘጠና ሁለት 13 አስራ ሶስት
01 5
በዚህ ቁጥር በቴሌ ብር
አዎ የቴሌብሩን ደረሰኝ ይላኩልን።
ዘጠና ሁለት አስራ ሶስት ዜሮ አንድ
0992 13
ዜሮ አንድ 01 አምሳ አምስት ልክ ነው ደንበኛችን።